አለ አለ ሄሎ ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን ከምኒልክ ነው የምደውለው እና እንትን ነበር የማይረስ ነበር እና ምርመራ ሌላ እ እ የማ- የማ- የማይረስ ነበር ምርመራ የጭንቅላት እና እሱን ዋጋውንና አምቡላንሱን ለማወቅ ፈልጌ ነው ደወልኩ። እ እ ምን አልሽኝ?